ያው ቀን አምስት ሰዓት ላይ ነው ስድስት ሰዓት ላይ አንድ ጊዜ ስድስት መቶ ወደ Best Bet ልኬ አልደረስም። message ብቻ ነው በ Chapa ነው አይደለ?
አዎ በእንትን ቴሌግራም ላይ ላክልን እንዴ text message ኡን ልካለሁ እኮ ላክል ብለህ እዛን ጊዜ ማለት አምስት ሰዓት ላይ ስድስት ሰዓት ላይ እኮ ነው።
ማን ነው ስም ቴሌግራም ላይ
ቴሌግራም ናስር እኮ ነው። እኔ ሳይሆን በሌላ ነው። እኔ ቴሌግራም ስለሌለ እሺ ናሲር አህመድ ነው አዎ እሺ ስንት ብር ነው ያልገባ deposit ያደረግከው አንድ ጊዜ ሀምሳ ስድስት አንድ መቶ ብር አንድ ጊዜ ስድስት መቶ አንድ ጊዜ ደግሞ አራት መቶ ብር
ናሲር አህመድ ነው ያልከኝ አይደለም ናስር ማን ናስር እኮ ነው ግን ስልኩ ናሲር ማ?
ስልኩ ዜሮ ዘጠኝ አስራ ሁለት እኮ ነው ናሲር ሁሴን ነው ናሲር ኢቦ ናሲር አሊ ናሲር
ኦኤስ ያለው የእሱ ስልክ ዜሮ ዘጠኝ አስራ ሁለት
እሺ ዜሮ ዘጠኝ አስራ ሁለት
አስራ ሁለት ብለሽ አ
አስራ ሁለት አስራ ስድስት እህ
ሀያ ስድስት ሀያ ስድስት ዜሮ ሰባት የእሱ የእሱ ስልክ ሀም ዜሮ ሰባት
አዎ መጨረሻ
እሺ ገ- እስቲ አልመጣህልኝም እስቲ ወይም ደግሞ ድጋሚ hi ብለህ ላክልኝ እስቲ መጥቷል እኮ መጥቷል ተብለሻል። ቆይ የእሱን ስልክ ቆይ ደውዬ እጠይቃለሁ። ትንሽ እሺ ወይ ደውለህ ጠይቅና መልሰህ ደውልልኝ